ጤና ይስጥልኝ አባ ጤና ይስጥልኝ
አብሮ ይስጥልን ሰላም ነው ወይ?
አለን እግዚአብሔር ይመስገን። አባት ምን ልርዳዎት?
ሚኒባስ አለን
ምን አለኝ?
ሚኒባስ አ ሚኒባስ ፓይፕ የለንም? አዎ አለን።
ስንት ሞዴል ነው ያለው?
ፓይፔል ሁለት ሺ አራት ሁለት ሺ ሶስት አለን በለጠፈም ባልለጠፈም
ሁለት ሺህ አራት ያለጠፈ ባንክ ያለበት አለን ባንክ ይመቻችልታል። ሶስት ነጥብ አምስት ነው ባንክ ይመቻቻል።
እ ባንክ ይመቻቻል። ሶስት ነጥብ አምስት ነው ያለጠፈ
ሶስት ነጥብ አምስት አ ባንክ ሶስት እስከ ነጥብ ሶስት ነጥብ አምስት ነው። አሪፍ ን- ንግድ ፍቃድ ካለው እስከ አንድ ነጥብ ሁለት ድረስ ይመቻችልዎታል።
ስንት ይደውላሉ?
እሺ አባት እናመሰግናለን ስለደወሉልን።